hello ሰላም ጤና ይስጥልኝ። ቤት ቤት እባክዎ ምንወደው
ትኬት ትላንትና የበላሁት ነበረ እና እስካሁን እንትን አላለም አልወጣልኝም።
ትላንት የበላኸው?
ያ
እሺ ትኬት cashier code ኡን ንገረኝ።
እሺ። እሺ አንዴ አላወጣልኝ ስላለ ነው።
ችግር የለውም።
እሺ።
እሺ ወይ ስልክ ቁጥርህን ንገረኝና ID ውን ID ውን ታውቀዋለህ?
እ፣ ልንገርህ ስልክ ቁጥሬ ነሽ።
ከዛ ID ው አለ ID ውን ታውቀዋለህ? ይታያል።
ID ውን አላወጣልኝ ስላለ እኮ ነው። ወይ መልሼ ልደውል እንዴ?
ይቻላል አባቴ እንደተመቸ ጠብቀህም እችላለሁ።
እሺ፣ እሺ፣ እ፣ አንዴ እሺ።
ችግር የለውም።
በቃ መልሼ ልደውልልሽ። hello፣ hello መልሼ ልደውልልሽ። በቃ ችግር የለውም። እሺ ይቻላል። እስከ ዳር እሺ።
እናገናኝም። በቃ እሺ፣ እሺ እናመሰግናለን። እሺ መልካም ቀን።
አሜን። እሺ።